አሊባባ
Hello፣ ጤና ይስጥልኝ አሊባባ።
አብሮች ጥለን እመቤት እግዚአብሔር ይመስገን። ከጠዋት ጀምሮ ስልካችሁን እየሞከርኩት ነበረ፣ እምቢ አለኝ።
ይቅርታ፣ ኔትወርክ ነበረ። ይቅርታ በጣም ችግር የለም። እንትን ነበረ ቅድም ኦንላይን ላይ ነበርሽ መሰለኝ አንቺ ትሆኚ አላወኩም።
እሺ፣
የእናንተ እንትን ግን ኦንላይን ላይ ነበራችሁ እና የሆነ information መጠየቅ ፈልጌ ነበረ።
እሺ፣ በአንድ ሚሊዮን ብር መኪና ምናለ ብያት ወይም ብያችሁ የሆነ ጠርታልኝ ነበር የሆነ ስም
አንድ ሚሊዮን መኪና እ
ኦኬ ኬሪ ብሎት